ያስጠላን። ቤት ቤት ቤቴ ነው የምንረዳው።
ትላንትና የላኩት እስካሁን አልገባልኝም። deposit ብዬ message ኡን Telegram ላይ ልከህልን ነበር?
አዎ ልኬያለሁ።
ማን በሉት ስምህን?
ሰላዲ
ሰላዲ ላገኘው አልቻልኩም። ወይ hi በለ።
የ- የ- የቴሌግራም ነው።
አዎ ሳላ ነው። S A L A
ሳላ ሽኩር የሚለው ነው።
አዎ
already ሪፖርት አድርገናል። እሺ መልስ ሲሰጡን መልስልሃለን።
አሁንም እንደገና ሪፖርት አድርግልኛል።
እሺ አደርግልሃለሁ።